हॅलो
आवाज येते नसली Which? अरे Siemens houses. አዎ ለህፃን የሚሆን ል- ልብስ ነው የፈለግሽው? አለ አዎ ቴሌቪዥን ላይ ያየሽው አለ። ኮዱን ትነግኛለሽ?
የምን ኮድ
ቴሌቪዥን ከነ ኮድ ነው የሚተላለፈው። ማለት አልባሳት ካየሽ ኮዳቸው ከጎን ይቀመጣል። ኮድና ዋቸው አይተሻል እንደ
አሸነፍ አይቻልሽም
አል-
እ?
ምን አልሽኝ? ካ- እንትን ሄሎ
አቤት አቤት እንትን በቴሌቪዥን ላይ ሽላሽ ምናምን አይቻልም።
ምን ሽላሙት አይቻልም።
አሁን አሁን አሁን አይደለም ማ የተለፈ ያለው ይቅርታ፣ ድምፅሽ ይቆራረጣል። ሄሎ ምን አልሽኝ? ሄሎ ሄሎ